ሄሎ ሄሎ ሄሎ፣ ቤት ሰላም ነው?
ሰላም
ራሴ ያስፈልገኝ መናገር
ሚሉት አይሰማኝም። ደንበኛችን ነው።
ካሸር ኮድ ለመናገር ነበር ኤቢቲንግ እሺ፣ እሺ፣ ቆይ ቼክ ላድርግለት።
አስራ ሶስት ቆይ አንዴ ጠብቀኝ። ደንበኛችን መስመር ላይ ካሻኮድ
ንገር ቆይ አንዴ ቆይ አንዴ ጠብቀኝ። መስመር ላይ እሺ፣ አሁን ንገረኝ።
አስራ ሶስት አስራ ሶስት ዘጠና ስድስት ዘጠና ስድስት አስራ አራት አስራ አራት ሰማንያ አንድ ሰማንያ አንድ ሰማንያ አንድ መቼ ነው ቀኑ? መቼ ነው?
የተቆረጠበት ነው
አዎ አዎ።
በሰላሳ እሺ እሺ። hello hello፣ አቤት ይሰማል አይስ- አይሰማም?
ይሰማል እሺ አንድ lose አሉት እና ቦነስ አሉት። ቦነስ መቶ ብር win አድርገዋል።
ትንጥሏል ቦነስ መቶ ብር ነው አዎ መቶ ብር አንድ ሉዝ አሉት።
እና ችግር የለም።
እሺ ይህ